ሄሎ
አቤት ሄሎ፣ ጤና ይስጥልን።
እግዚአብሔር ይመስገን።
ውዳሴ ነው።
አዎ ውዳሴ እሺ፣ ባለፈው ከዊፕላ solution ነበረ እና ምደውልሎት
እሺ እና ባለፈው አውርተን ነበረ እና ዊፕላ solution app እንትን ብለን ስለ company ው እና
እሺ እና አሁን register እያስደረግን ነበር እና እርሱ register ስላላደረጉ link ኡን እንልክሎታለን ወይም በ Play Store ዊፕላስ solution provider የሚለውን አውርደው register እንዲያደርጉ ነበረ።
okay ከዛ register አድርገህ ምንድን ነው
ባለፈው አውርተን ነበረ።
እኮ system ምናምን ያልሽኝ ነው አይደል?
አዎ አዎ አዎ።
በቃ እናያለን፣ ችግር የለም። እኛም የ IT እንትን ስላለ እሺ፣ በሚ- በ text እንልክሎታለን link ኡን። እሺ እሺ እሺ፣ thank you በጣም እናመሰግናለን። እሺ